በበሩ ገብተሽ አረፍ ጓዳ እንግዳ አይነሽ የኔ ሰቀቀ እወድሻለሁ ነይ በቀን በቀን የኔ እንግዳ ገና ከበሩ ላይ የኔ እንግዳ ስትጀምር ሰላምታ የኔ እንግዳ ወሪ ብላ አንኳኩታ የኔ እንግዳ ስትላካም የኔ እንግዳ ደስታ ይሰማኛል የኔ እንግዳ ሳያት እረካለሁ የኔ እንግዳ እኔም ሴኒ ብዬ የኔ እንግዳ እንቀበላታለሁ እንግዳ አይንሽ የኔ ትዝታ ለእሁድ አጥቢያ ነኝ ቅዳሜ ማታ እንግዳ አይንሽ የማትሰለችኝ በተመቸሽ ቀን መተሽ አጫውች የኔ እንግዳ ጫማ ደአፍረው የኔ እንግዳ ድሪ አምትለብሰው የኔ እንግዳ የሁርሶ መንደሪን የኔ እንግዳ ከንፈሯን ብትለብስ የኔ እንግዳ የኤረር ብርቱካን የኔ እንግዳ ጉንጯን ብዳብሰው የኔ እንግዳ ታዲያ እንዴት ልላቀቅ የኔ እንግዳ ዘንድሮስ ከዚያች ስም እንግዳ አይንሽ የኔ መስታወት የአይኔ ተስፋ ነሽ ነይልኝ ጠዋት እንግዳ አይንሽ የኔ መስታወት የአይኔ ተስፋ ነሽ ነይልኝ ጠዋት እንግዳ አይንሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ እንግዳ አይንሽ የኔ ሰቀቀ እወድሻለሁ ነይ በቀን በቀን የኔ እንግዳ ከበሩ ቆማችሁ የኔ እንግዳን እንድትቀበሏት የኔ እንግዳን አጫውቷት ስትመጣ እንግዳን እንደምልሽ ብሏል። ይህን እንግዳ ጠብቋ ስትመጣ ይህን እንግዳ በሩቅ እያያችው ይህን እንግዳ የሐረሯን ሸዳም ይህን እንግዳን አደራ ባካችሁ እንግዳ አይንሽ የኔ ትዝታ ለእሁድ አጥቢያ ነኝ ቅዳሜ ማታ እንግዳ አይንሽ የማትሰለች በተመቸሽ ቀን መጥተሽ አጫውቺ እንግዳ አይንሽ የኔ እንግዳ በበሩ ገብተሽ አረፈይ ጓዳ እንግዳ አይንሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን እንግዳ አይንሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን እወድሻለሁ ነይ በቀን በቀን እወድሻለሁ ነይ በቀን